hello hello
hello ሰላም ጤና ይስጥልኝ። ቴሌቪዥን
አብረሽ ትለኝ እናቴ የዚህ እ፣ ተጠቃሚ ነበር ሰሞኑ
እሺ
እ፣ ነገር ግን ጥቅሙ ሳላውቀው ነው።
ይሄ ቴሌቪዥን game አገልግሎት ነው። game ኦች እየተዝናኑ የሚሸለሙበት ጨዋታ ነው።
message
የቴሌቪዥን game ነው። እየተዝናኑ የሚሸለሙበት ጨዋታ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚለውን ሲነኩ እድሉን ይሞክሩና ጥያቄ እናመልሳለን። እድሉን ይሞክሩ። በትኬት ብቻ ነው። ሽልማቶች ያላቸው ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ሺህ እስከ አምስት መቶ ብር ካርድ ያገኛሉ። እ፣ ሶስት ቁጥር እ፣ ሁ- አንዱ ደግሞ ጥያቄና መልስ ነው። ጥያቄና መልሶችን ተጫውተው ካሸነፉ ትኬት ሸልሞታል። በሚያገኙ ትኬቶች እድሎትን መሞከር
እና ስ- አሁን እኮ ሶስት ቀን ነው አራት ቀን ሆኖኛል። ምንም የደረሰ text የለ ምናምን ነገር ምናምን አ፣ ት- ስልኮች ላይ balance መኖር አለበት። ትኬት እንዲገባ ባ- balance ስሞላ ግን እየቆረጠብኝ ስለሆነ ነው የደወልኩት።
አ፣ ስለዚህ እርሱ መጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው መጫወት ነው ያለቦት።
ጨዋታው እንዴት ነው? ኮከብ ስምንት ሰማንያ ዘጠኝ ምሰራ ኮከብ ዘጠኝ ሰማንያ አምስት መሰላል እንዳሁኑ ማለት ነው።
አ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላሉ
ሶስት ቁጥር
አ
ከዛስ
ሶስት ቁጥር ላይ ለመጫወት የሚላል እድሉን ይሞክሩና ጥያቄና መልስ እ፣ መርጠው መጫወት ነው። ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ፣ ከዚህ ጨዋታ ለመውጣት
ስድስት ቁጥር ላይ ለማቋረጥ የሚላለ
እሺ፣ እናቴ አመሰግናለሁ።
መልካም አሜን።